ጤና ይስጥልን በኢትዮጵያ ህይወት ነኝ። እባክዎ ምን ልርዳዎ?
ሰላም ነው ህይወት?
እግዚአብሔር ይመስገን።
አለን አለን። ከዚህ ከአፍሮ ግሪል ነበር የምደውለው።
እሺ አፍሮ ግሪል እኔ ባለቤት አይደለም። እኔ ከቢጂ ነው የምደውለው፣ ከ marketing department ነው የምደውልሽ።
እሺ አጋጣሚ ሄደን ማሽናቸው ተሰርቷል ተብሎ ተመልሶ አልተሰራላቸው። machine ኡ already ያሞቃል፣ ተበላሽቷል።
okay፣ ተሰርቶላቸው ነበር maintenance ከትናንት ወዲያ መጥተው አዎ አስተካክለውላቸው ነበር የሄዱት።
እህ፣ አሁን ግን መልሶ ማሽኑ ግን ያሞቃል።
okay፣ draft ያሞቃል።
ያ ውሃው already ኤሌክትሪክ የመቃጠል ሽታ አሉ ቤቱ ላይ
okay፣ የ draft አሁን እዚህ- የ draft ነው። እኔ እዛ ነው ያለሁት። ሰክተ ሞከር ነው አይሆንም።
እህ፣ so maintain የሚያደርግ ሰው መላክ ከተቻለ maintain ቢደረግላት
እሺ BGI ID ያቸውን ይንገሩኝ፣ እ የ dealer code ኡን ይንገሩኝ፣
ምን አልሽኝ? እማዬ የሊደር ኮዳቸውን የሲሊንደር ኮድ ኢሊደር ኢሊደር ወይ ደግሞ ፒን ኦኬ።
ነበራቸውን እሺ፣ ቆይ አንድ ጊዜ ጠብቀኝ። አፍሮ ግሪድ ወሎ ሰፈር ብራንች ነው። ቆይ አንድ አትዝጊው። ቆይ አንድ ጥቅስ እየገባሁ ነው ውስጥ። ስማኝ፣ hello TIN number ኡ ዜሮ ዜሮ ዜሮ ዜሮ ዜሮ ሰባ አንድ ሰባ አንድ ሰማንያ ሶስት ሰማንያ ሶስት ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ስልሳ አዎ እሺ እባክዎትን ትንሽ ይጠብቁኝ። Afro Groove rest and lounge ናቸው።
አዎ
እሺ ወሎ ሰፈር ብራንች እሺ ሙሉ ስማቸውን ይንገሩኝ እባክዎትን። የባለቤቱ የማን?
ሙሉ ስም የባለቤት የባለቤቱ ስም በ- እ እንግዳ ወርቅ እንግዳ ወርቅ
እንግዳ ወርቅ ማን?
እንግዳ ወርቅ አንድ ሲጠኝማ እዚህ ጋር እህ፣ ሻፍሩ ነው እህ፣ እዚህ ጋር ታዲያ ስሙ አንተ ስሙ የለም እንዴ? የቱ TIN number ኡ የለም እንትኑ ነበር ነው አዎ በቃ። hello
እየሰማሁት ነው ደንበኛ።
አቶ እንግዳ ወርቅ ይፍሩ ይፍሩ።
አዎ
እሺ እሺ
እ፣ so- መዝግቤላችኋለሁ።
እሺ ዛሬ ይደርሳል። አለበዚያ ሌላ አማራጭ እንድንጠቀም ማለት ነው። ማይ
እ፣ ዛሬ አስራ አንድ ሰዓት ስለሆነ ላይደርሱ ይችላሉ። ነገ ግን በጠዋት ይደርሱላቸዋል። እሺ ደንበኛ፣ ሌላ የምረዳዎት ነገር አለ?
ምንም የለም። አይ እኛማ እኔማ ከዛው ነኝ። እኔ ምንም እኔ BGI staff ነኝ። ማይ ለእኛ ሲሆን ቤቱ complaints ያደረጉ ስለነበረ ነው። ለዛ ነው እናት እሺ ስለደወሉ እናመሰግናለን። ስለ አገልግሎቴ ከሚሰሙ ድምፅ በኋላ ሰበስቤት ያስቀምጡልን። መልካም ቀን።
እሺ thank you